ሰርቲፊኬት የተደረገው ማለት ጤና ነው።
ይስጥልኝ።
እንዴት ናችሁ?
እግዚአብሔር ይመስገን።
እሺ አንድ ታካሚ ነበረን ከቅዱስ ዑራኤል ወደ ሀሌሉያ ሆስፒታል የሚሄድና እሺ እ፣ እንድትወስዱልን ነበር።
ይቻላል። አሁን ነው አሁን ነው
አለና ትምጣ። ሃሌሉያ ቅዱስ ገብርኤል አይደለም፣ ከቅዱስ ዑራኤል እ።
ወደ ሀሌሉያ ሆስፒታል ዑራኤል ክሊኒክ። አዎ እሺ communicate አድርጋችኋል። ሃሌሉያ አዎ፣ communicate አድርገናል።
የታካሚውን ስም ንገሩን።
እሺ። ሀሊማ ሀሊማ ሀሰን ሰይድ
ሀሊማ ሀሰን ሰይድ አዎ ምንድን ነው case ዋ?
ከዛ type two DM hypertensive ነች። multifocal pneumonia አላት pneumonia አላት፣ እና ARDS
ARDS ም አላት። ኦክሲጅን ዩሪ ስንት ነው።
ሊትር ነው?
oxygen high flow ላይ ነች ያለችው እ።
እና እንትን rebreather ላይ ማድርገናት ነው።
እሺ።
ግን ያው ለ- ለ breathing comfortable ነች። ብዙ oxygen level ዋ በዚህ ከሰማ እያወሯቸው ነው ሰዎች okay በ non-rebreather ስንት ነው saturation ኑ?
እ፣ እስከ ሰማንያ አምስት ሰማንያ ስድስት ሰማንያ ሰባት ነው የምትደርሰው ወይም ሰማንያ ሰባት ስልካችሁን መልሼ የምደውልበት ልውሰድ።
የትኛውን የሀሌሉያውን አህ የታካሚ ቤተሰብ መልሼ የምደውልበት ይሄ ነው ሀያ ዘጠኝ በዚህ ደውልልኛ በቃ እሺ ዜሮ ዘጠኝ ሀያ ዘጠኝ ስልሳ
ሀያ ዘጠኝ ስልሳ ሀምሳ ስልሳ ሀምሳ ስልሳ እሺ
እ፣ so ብዙ ያቆያል ምን ያህል እ፣ አሁን መልሼ እደውላለሁ confirm ለማድረግ ነው ሀሌሉያ መልካም እሺ። ሀሌሉያ ከፈለግሽ contact ልስጥሽ liaison ያወራ ናቸው አለኝ እኔ የአርባ አስር ሀምሳ ስድስት ዘጠና ሁለት የሚለው ነው አለኝ አዎ።
መልካም thank you